እኔ ሁለት ስፖርት ነው ባኮ የምንወደው።
አብሮ ይስጠር። ቢሮአችሁ የት አካባቢ ነበረ?
ምን አሉኝ?
ቢሮአችሁን ለማወቅ ፈልጌ ነበር። የት አካባቢ ነበር?
ለምን ነበር ማወቅ የፈለጉት?
ኤጀንት ለመሆን ነበር። ጸጋዬ ጋር ደውዬለታለሁ። ደውልለት ብለሽ ከመታራ ነው እሺ።
እና ና ብሎኝ ነበር እና
ማጸጌ
አዎ ቢሮውን ለማወቅ ነው።
ጸጌ ጋር ይደውሉለት ደንበኛችን።
እሺ እርሱ ሲኖ- ሲኖር ስለሆነ የሚመጡት እ እርሱ ሲ- ሲኖር ስለሆነ የሚመጡት ይደውሉለትና አይ፣ የሚኖርበትን በዛው ሰዓት ይነግሩታል።
እሺ